ሰላም ጤና ይስጥልኝ። እንዴት አረፈድክ?
አለን ሰላም ነው።
አለሁ እግዚአብሔር ይመስገን። ከ Stanford Kids ነበር ምደውልልህ።
እ የት ቅር እናት እናንተ አሁን እኛ ባህር ዳር ነን።
ኦ እሺ፣ ባህር ዳር ነህ። አሁን እኛ ላይ አድ- አዲስ አበባ መቀሌና ጅጅጋ ነው እየሰጠን ያለ ነው፣ ግን አሁን በቅርቡ ባህር ዳር እንጀምራለን እና ደውለን እናሳውቅሃለን።
ጥሩ በቃ ባህር ዳር ሲጀምር እንግዲህ አለ አሳውቂኝ። እኔ እናት እሺ፣ የስንት ዓመት ልጅ ነው? ለማስመዝገብ አስቤ ነበረው።
የት- የሰባትና የአራ- የአራት ተኩል አሁ ይቻላል። ከአራት ዓመት ልጅ ጀምሮ እስከ አስራ ሰባት ዓመት ነው የምንቀበለው። ስለዚህ እዛ ስንጀምር እንደውለን እናሳውቅሃለን።
እሺ እናቴ እሺ፣ ስልካችሁ ግን አመሰግናለሁ።
አይሰራም። ምንድን ነው እኛ ስንደውል አይሰራም።
እም፣ እሺ፣ እኔ ልስጥህ የሚሰራ ስልክ።
አ
እሺ፣ ዜሮ ዘጠኝ
ምልክት አታረጅልኝ?
እሺ፣ ቴክስት ላድርግልህ።
አ እሺ፣ እሺ አባ